ጤና ይስጥልኝ አሪፍቲም ወይስ ባኩም ልርዳዎት?
ህይወት ስፖርት ላይ አርባ ብር አስገብቼ እስካሁን ድረስ ብሩ አልገባም።
መቼ ነበር የሞከሩት ደንበኛችን?
ከትንሽ በፊት ሪፖርት ነግሬያት ነበር ሁላ ቴክስት ላክ ብሎኝ ቴክስትም አይመለስም ቴሌግራም ላይ እሺ ማን በሚል ስም ነበረ የላኩልን ቴሌግራም ላይ? የእርሶ የእርሶ የቴሌግራም ስም ማን ይላል?
ቱዌስ ነው ዘጠና ሁለት አስራ ሶስት እሺ የእርሶ ቴሌግራም ስሞት ይግሩን። ወይም በዚህ ቁጥር ነው የሚጠቀሙት?
አዎ በዚህ ቁጥር ነው የሚጠቀመው።
እሺ ስሞት ማን ይላል ቴሌግራም ላይ?
እንዜ
ማን አሉኝ?
እንዜ ይላል።
እሺ ያው ደርሶናል የላኩት screenshot ለባለሙያዎቹም ስለተላለፈልዎት ተሰርቶ እንዳለቀ እኛ ደውለን እናሳውቀውታለን። እሺ ያመኛችን ሌላ መረዳውት ነገር አለ? እሺ ስለደወሉ እናመሰግናለን። መልካም ምሽት።